ወዬ
hello፣ አቤት አቤት።
አበጋዝ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
አለን። ከቤት ሰሜን ነው የምደውልልህ።
አ okay አወኩኝ።
እሺ፣ እሺ። ምን ነበረ?
አ እሱ ላይ ሰው ትንሽ እንትን አላለም ነበር። አሁን አይቼዋለሁ እንዳለ በጣም እ እ አይ የሆነ እንትን ካ- ካሸሩ okay።
አ፣ በሰው ስልክ የሆነ ብር አስገብቶ አዎ፣ ልከው በሌላ account እንትን ብለው foul ሰርቶ ነበረ እና አሁን አግኝቼዋለሁ።
አገኘሁ። እሺ፣ እሺ።
አ አ፣ thanks እሺ።